ሄሎ ጤና ይስጥልን ብስት ቤት ረዴ ጤና ይስጥልኝ ቼክ ቼክ አድርግቻለሁ እሺ አንድ ጌም ይቀራል አለኝ
እሺ ትልክልናለህ ቴሌግራም ላይ የሚቀረውን አዎ።
ያለህን ብር ላክልን በቃ ደ- ላ- ላ- እነሱ ላኩኝ በ- የ- የሚ- የትኛው ጫወታ ነው አልኩትና አዎ ላኩኝና በሀያ አምስት ነው በሀያ አምስት ነው ኦኬ ስለዛ እኔም ትናንትና የነ- የነ- የመረጥኩት ፎር አይስላንድ የነበረ ቢኤች ሶፍትዌር ይባላል ገባኝ ስለዛ በሀያ አምስት ያደረጉ እኔም ትናንትና ነው የመረጥኩት እሺ ትልክ ከላክልን አሁን እናየዋለን እሺ አየህ አየህ፣ አሁን ልክ አለው አየህ እሺ